ሊመጣ ነው ምግባችን። አስር ይቀረናል። hello
hello፣ hello፣ ሰላም ጤና ይስጥልን።
አብረሽ
ከ STEM for Kids ነው የምደውለው። ኢዲዲ እባላለሁ።
ምን ብለሽ ይችላል?
STEM for Kids Facebook ላይ advertisement ለቀን ነበር እና interested እንደሆናችሁ ሳይታችሁ እ ስልክ አስቀምጣችሁልን ነበር።
አዎ፣ አዎ፣
okay፣ አወቁን።
አዎ፣ አወቅሽ።
okay፣ ናትናኤል ናትናኤል አይደል?
አዎ፣ ናትናኤል ነው።
ኦኬ እሺ፣ ሙሉ information ስለ STEM for Kids ሙሉ information ልንገሮትና still interested ከሆኑ የልጁትንና የእርሱንም full information ወስጄ ቀኑ ሲደርስ እንደውልሎት።
እሺ፣ ለልጆት ነው አይደለ?
አዎ፣ እሺ STEM for Kids እንባላለን። የውጭ franchise company ነን። በአፍሪካና በኢትዮጵያ የመጀመሪያ franchise ነው። የምንሰጠው የ programming የ coding ትምህርት ነው።
programming እና coding።
programming coding የመጀመሪያ ልክ beginners level programming one from scratch ጀምሮ በየሶስት ወሩ ፕሮግራሙ እያደገ ወደ AI ወደ ሮቦቲክስ ወደ እሱ እየተቀየረ ልጆች ራሳቸው Minecraft ን ተጠቅመው game develop እንዲያደርጉ city build እንዲያደርጉ የሚጠቅማቸውን እና creativity level ኣቸውን እንዲጨምር የሚረዳ ከሌሎች ልጆች ጋር አንድ ላይ collaborate አድርገው እንዲሰሩ እንደሱ የሚያደርግ ጭንቅላታቸው develop እንዲሁም creativity level ኣቸው more እንዲጨምር የሚረዳ ትምህርት ነው እና ከአራት ዓመት እስከ አስራ ሰባት ላሉ ልጆች ነው የሚሰጠው።
የሚሰጠው አ ይህ ፕሮግራም የሚሰጠው ከአራት ዓመት እስከ አስራ ሰባት ዓመት ላሉ ልጆች ነው።
እሺ፣ ቆይ እስኪ መጀመሪያ ፈቃዱን ልጠይቀው። እኔ ዝም ብዬ ነበር የተመዘገብኩለት እና ፈቃዱን ልጠይቀውና ብደውልሽ በዚህ ስልክ።
እሺ ይቻላል ወይ? ቀኑ ሲቀርብም ስለምንደውል የዛን እሺ፣ ጊዜ ያን-
okay full information ልውሰድ። ለልጆትን ስም እና የእርስዎን email number email address ን ልውሰድ እና ቀኑ አዎ።
ሲደርስ ደውለን እርግጠኛ መሆኑትን የዛን ጊዜ ማረጋገጥ እንችላለን።
እሺ፣
እሺ email address ልውሰድ። ን- ናትናኤል ሚሊዮን የሚለው ትክክለኛ ስሞት ነው አይደል?
አዎ፣ email address ናትናኤል ሚሊዮን at Gmail dot com ነው የሚለው።
ማን ማን ናትናኤል ሚሊዮን
at Gmail dot com አዎ፣ እሺ የልጆን የልጆን ስም እና እድሜ ል- ልውሰድ።
ዮሐንስ ሳሜል ነው።
ዮሐንስ ሳሙኤል ነው ያሉት?
አዎ፣
okay። ስንት ዓመት ልበል?
አስራ ስድስት ዓመቱ ነው።
እሺ አስራ ስድስት ዓመት አ- እና ልጠይቀውና ዝም ብዬ ነበር የገባሽ ያ ስልክ ልጠይቀውና ፍላጎቱ
በቃ ይቻላል። እ፣ ሶስት center ነው ያለን። ቀረብ የሚሉትን አንደኛውን መርጠው በዛ መሰረት ላስገባ ላስገቡት data ውስጥ
እች- ችግር የለም ብታስገቢው፣ ግን የእሱን ፈቃድ እሱ አሁን አልፈልግም ሊል ይችላል ብዬ እኮ አሰብኩኝ አስበው OK እኮ የዛን ጊዜ ስንደውል
እ- አንፈልግም ካሉን የዛን ጊዜ list ኡን ስለምናወጣ ነው። አሁን የግዴታ ቦታ መያዝ እሺ።
ስላለብን ነው።
እሺ እሺ
እሺ እ፣ ሶስት ቦታ ነው የምንገኘው። እ፣ የት የት ነው አንደኛው እ፣ ብስራተ ገብርኤል አዶት ህንፃ ላይ፣ ሁለተኛ ሰ- ሰሚት እ፣ አዲስ አዲስ አፍሪካ ኮንቬንሽን ሴንተር፣ ሶስተኛው ደግሞ ጁቬንቱስ ክለብ ነው።
ጁቬንቱስ ክለብ አሁን መ- መስቀል አደባባይ።
የ- የ- መስቀል አደባባይ አይደል? መስቀል አደባባይ ያለው ይሻላል እም፣ እሺ በሱ ሊያዘው።
በሱ ያዘው እሺ እሺ፣ እናመሰግናለን።
እሺ እናመሰግናለን